Hello?
Hello, Sharon.
ሄሎ ሄሎ
እንትን ኢንግ ለማውቀት ብዬ transfer ለማድረግ ብዬ ግራ ገባኝ። እንዴት ነበር ልታስረጅ?
እሺ፣ ቴሌግራም ላይ እንላክልሽ። ሄሎ ሄሎ፣ ሄሎ ቴሌግራም ላይ እንላክልሽ ነው እሱ እዚሁ ሄሎ፣ ሄሎ ቴሌግራም ላይ ልላክልሽ፣ በዚሁ ልንገርሽ።
በዚህ ቴሌግራም
ቴሌግራም ላይ አዎ Hi በይኝና ቴሌግራም ላይ ልላክልሽ። ስልክ ልንገርሽ ያዥ
ንገረኝ። እሺ።
ዜሮ ዘጠኝ ዜሮ ሶስት እሺ ዘጠኝ ዜሮ ሰባት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት
እሺ